ጤና ይስጥልኝ ሁሉ ስፖርት ነው ባኮ
እንትን እነዚህ ቴሌብር አይሰራም። ለምንድን ነው?
ትንሽ technical የሆነ ችግር አጋጥሞን ነው። አሁን በምነግሮት መሰረት deposit ማድረግ ይችላል።
በምን ማለት እንትን ነው የሚለው ቁጥር እሰጦታለሁ። ከዛ okay።
ወደዛ deposit ያደረጉና ደረሰኙን ይልኩልናል። ከዛ እኛ እንልክልዎታለን ማለት ነው። ወደ ት- ሁሉ ስፖርት account ኦት እናስገባልዎታለን አይ ለ- አይ ብር ለማስገባት ነው የምልሽ እንደ- ለመስራት
እኮ ለማስገባት እኮ ነው እኔ የማወራው።
አዎ።
ቁጥር እሰጦታለሁ። ከዛ እ።
ወደምነ- ወደምሰጡት ቁጥር ከቴሌብሮት ላይ ያስተላልፉና ደረሰኙን ይልኩልናል በቴሌግራም። ከዛ እኛ ወደ ሁሉ ስፖርት account ኦት እናስገባታለን።
okay። እሺ። እስከ መቼ ነው ግን ይሄ ነገር?